ጤና ይስጥልኝ።
ጤና ጤና ይስጥልኝ።
አቤት
አደንቃችኋለሁ የዶም ቲቪ
እሺ፣ እሺ እናመሰግናለን ማማዬ። Hello
አይሰማም እንዴ?
ይሰማል። እናመሰግናለን። እሺ የኔ ቆንጆ ምን ምን ቪዲዮ አይተሽ አይተሽ ነው?
የእርሳሱ የእርሳሱ እሺ፣ እሺ፣ እሺ እናመሰግናለን በጣም ሰላማዊ